አሊባባ
ሰላም ነው።
ጤና ይስጥልኝ።
አሁን ሰላም ነው።
እግዚአብሔር ይመስገን።
information ለመጠየቅ ነበረ።
እሺ ኮሮላ post አድርጋቸው ነበረ ሁለት ሺህ ስድስት እሺ።
አለ
አሁን ላይ የለም። ተሽጧል ነበር።
ተሽጦ ነበረ። ምን አለ አሁን used
ምን አሉ?
used ምን አለ አሁን used ሌላ ምን compact መሰለህ የፈለጉት አ hello
ምን አሉ?
compact አለ የአረት compact አለ used ሌላ የአዲስ compact አለን ሁለት ሺ ሁለት ሺ ስምንት ስድስት አስር አለን
okay ዋጋችሁ እንዴት ነው? ሁለት ሺህ አስር
አስራ ዘጠኝ ከሀምሳ ነው አምስት መቶ ሀምሳ እዳ አለበት
አምስት መቶ ሀምሳ
አዎ እዳ አለበት አንድ ነጥብ አራት በእጅ ይፈልጋል ድርድር ይኖረናል
አንድ ነጥብ አራት
በእጅ ይፈልጋል cash ይፈልጋል
እንትን ነው ዕዳ ያለበት ምንድን ነው? ከገዢው ምንድን ነው የሚጠበቀው? ባንክ ነው አ ያለበት
በቃ አዎ ተያይዟል ቀሪው ከፍሎ ገዢው መውሰድ ማለት ነው cash ኡን ከፍሎ መውሰድ ያንን በየወሩ ይከፍላል
እ፣ በየወሩ ይከፍላል። ግን የሚያስይዘው ምን አለ? እንትኑ ገዢው
ምን
ገዢው ይሄ ንግድ ፍቃድ ምናምን ያስፈልጋል አያስፈልግም ይሄ ባንክ የተያያዘ ነው እዳ ያለበት የተያዘ ነው። okay። እሺ እናያለን። አድራሻችሁ የት ነው?
በቃ ደውሉልን ሲመጡ ተሽጦ እንዳይሆን ሲመጡ ይደውሉልን
እሺ።
እሺ